ሄሎ ሄሎ ኢብራሂም ሄሎ ሄሎ ኢብራሂም አቤት ሰላም እንዴት ነህ? እ፣ ቅድም customer cancel ማድረግ ፈልጋለሁ ብላለች እያልከኝ ነበረ።
እ ቆይ አንድ አልቀበልም ብላለች መልሶ። እሺ ቆይ የምትመልሰው ግን የት ነው? አንዴ ፋፍሬሽ ማለት ቦሌ ነው አይደለ?
ፋፍሬሽ እንትን ነው ደንበል ነው ደንበል ነው አይደለ? አንድ እስካ አጥም እኮ ምግብ ቆይ እሺ አንዴ
እሺ እንትን አላልኩም።
ፈርመሃል? order ኡን ፈርመሃል አልተቀበልኩም አልተቀበልኩም እኮ ገብቶኛል። መፈረም አለብህ። ካ order ኡ ሰርተውት የለ
አዎ፣ ሄደህ ፈርም። እሺ መፈረም አለብህ። ካራክ ሂድና ፈርም።
እሺ፣ ፈርምና ፈርም ያለው ብላ አሳውቀኝ። cancel ይሆንልሃል።
እሺ እሺ እሺ አመሰግናለሁ እሺ ችግር የለውም።